हॅलो हॅलो हॅलो हॅलो समज घेतली ना तर ना ते
एशी एशी
అమ్మా సమస్కి ነበరా మచ్చ ነበరా እንትኑን የመጀመሪያውንም እንትን ተካፍያለሁ እና አሁን በእናትሽ አለቃዬም እምቢ አለኝ በዚህ ሰዓት እንትን አትይም ብሎ አለኝ እኔ ደግሞ አስራ አንድ ሰዓት ይለቁኛል የሚለውን ነበር ያሰብኩት ትራንስፖርት ምንም እንትን አላልኩኝም እንዴት ላድርግ ኦንላይን ይቻላል አይደል እ እ ይቻላል ይቻላል
እንዴት ነው የማደርገው ታዲያ
ሰምሽን ማን ልበል አበባ ጸጋዬ
አበባ ጸጋዬ እሺ check አደርግልሻለሁ እሺ ልጠብቅ ልጠብቅ